ሄሎ አዳማ
ጤና ይስጥልኝ።
ጤና ይስጥልኝ አዳማ።
ሰላም አለ። ኤፌች ነው መደወል ፔመንት ነበረ።
ቤት ኤፌች ኤፌች መቀሌ ኤፍኤች ማን ልበል? ኦኬ እ፣ ዳንኤል ኦኬ። ዳንኤል ሰላም ነው?
አለን።
አማን ገር ነኝ።
አማን ነህ እንዴ? አዎ አማን ነኝ። እንዴት ነህ?
ሰላም እግዚአብሔር ይመስገን። አለን አለን አለን።
ነው? ቢሮ ቼክ እናድርግና
እሺ እሺ እሺ እሺ። ቻው ማለት